ሰልፍ ሲዘልቁ ይታያል አይን አይገልም መስሎሃል የወዳጅ ሐዘን ሆነህን ሆነሆን ደሴ ግራር እንጂ አበቅልም ጥድ ፍቅር ለመጨረስ ያልታደልኩትን ሆነፎን አንተ ጌታ ልጅ መሰረተ ጌታ ዘርህ የታወቀ የብኔ ብኔ ሌሊት አላገኝ ቀናይ ጥልህ ተኔ ሆነ ሆን ሚስት ጠይቁልኝ ሚስቲቱን በሰው ባሏ ልቤን ወስዶ የታደረሰው ዛፍ ያጣ ጉሬዛ አደን ያበረረው የማትሆነኝ እንደው ልቤን ተው ልበለው ሆነ ሆኔ ምንዴነ እንዴነ ምንዴነ እንዴነ ወተት በጨለማ ታበላሻላችን ቀን እንዲገፋል ምን ላሳያችሁ ሆነ ሆኔ ጎጃምና ጎንደር ማዶ ለማዶ ነው ፍቅር አለ ቦታው አባ ጭጓሬ ነው ሆነ ሆየኔ ወዬ ዋ ብዬ ልለይህ ዘመድ እንዳረዱት ሰቀቀን ነውና የሩቅ ሰው ቢወዱት የአገሬን ልጅ ትቼ ወረባቦን ትቼ ረሆሎን ትቼ ረጁን ትቼ የሰው አገር ሳድን ቀረው እንደ ከሳሁ ጎኔ ሳይደነድን ሆነ ሆኔ እንዴነ እንዴነ እንደምን አለህ ተበድዬ ኑሬ አንጀቴ ተቃጥሎ አንጀቴ ተቆርጦ ስቀጥል ከርሜ ዳግሚያ ሰው ወደድኩኝ ልብ የለኝ ምኔቶ ሆነ ሆኒ ዘመዲ ዘመዲ ዘመዲ ዘመዲ ሆነ ሆኒ ለጋር ታምሚያሽ ላይ ላገግም በሽታዬ ጠና ወደ አረር ላግኝ በባቡሩ መንገድ የቆምኩታውን ስንቱን አሳልፌ ንዘልቀው ይሆን ሆነ ሆን እንዴነ እንዴነ ምር እንደምን አለህ ምር እንደምን አለህ ወዘብዘፍ ያለ ነው የግራ አጥር እኔ ለጅል ፍቅርም ብዛም አልጥር ሆነ ሆን አባይ ወዲያ ማዶ ያለችው እንዶድ እንዴት አርገው ቢያጡት ይለቃል መውደድ ሆነ ሆነ ዘመድ ዘመድ ሆነ ሆኒ ምንስ ትልቅ ብትሆን ትልቅ ቢወልድህ አገሩን ግዛ እንጂ ልቤን ምን ቢያገድህ ሱ ዘመድ የት ሆነ ሆኒ ሆነ ሆኒ እንዴነ እንዴነ ድንጋይ ቦረውር ደረቱን መታው ምነው ኩላሊቱን ልቡን ባገኘው እንዴነ እንዴነ ምንኛ ደግ ነው ሲሜነኛ መሆን ተወገራ ልፌ አገኘው እንደሆን ሆነ ሆነ ዘመዴ ደጀን አምስቱ በረኛ ሻባድር መጀን አምስቱ በረኛ አራት ወሎ መጀን ዱበርቲ አደራ አዝሮ አዝሮ ይጣል ሆደኛ ሆነ ሆኔ ዘበዴ ዘበዴ እንዴነ እንዴነ